ጤና ይስጥልኝ ጠብታ አምቡላንስ።
እንዴት ዋልሽ?
አለን ደህና።
ይመስገን አምላክ። አምቡላንስ ፈልጌ ነበር።
እሺ
ከኮተቤ ወደ ጴጥሮስ ጳውሎስ።
አዎ አሁን ብለኸኝ ነበር። አዎ አሁን ደውዬልሽ ነበር።
አዎ አሳወቃችሁ?
እ፣ አሳውቀናለሁ።
በቃ እሺ እ፣ ልደውልላቸው አንድ ጊዜ ኦክሲጅንም አምቡላንስ- ያስፈልገናል።
ያው አምቡላንሱ ስራ ወጥቷል። ትንሽ ደቂቃ ትጠብቁናላችሁ። አሁን እዛ ወጣ ደግሞ emergency።
እህ፣ አሁን emergency ወጣ።
እሺ፣ ስንት ደቂቃ ይቆያል?
እ፣ እሱን እንግዲህ አንድ ጊዜ ደውዬ ላጣራ እሺ፣ እደውልልሃለሁ።
እሺ፣ እሺ፣ እሺ።
እሺ እናት።